ጤና ይስጥልኝ ቃል ኪዳን ነኝ ከሚሴቴች ምን ልርዳው? hello አይሰማል።
እሺ፣ Best Bet ነው ምን ልርዳው?
አምስት ሺህ ወራ Commercial Bank አሳልፌ አልገባም እስካሁን እሺ፣ የመቼ ነው?
ማታ
በስልክ ቁጥር ነው Best Bet የሚጠቀሙት?
እ- አ፣
እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ እሺ እሺ እሺ።
እሺ፣ አራት መቶ ብር አምስት ሺህ ብር እና ሶስት መቶ ብር አይደል?
አ፣ አራት መቶ ሶስት መቶ አምስት ሺህ በቃ process ላይ ነው። እሺ፣ ይገባሉታል አሁን።
ሄሎ
ሄሎ ሄሎ፣ አይሰማም?
ሄሎ ሄሎ፣ አይሰማም ይሰማል። አሁን ይሰማል።
እኮ process ላይ ነው። ይገባሉታል።
እሺ እሺ። ኔትወርክ ነው connection ነው መሰለኝ። እሺ እሺ፣ መልካም ቀን። እሺ፣ መልካም ቀን።
እሺ።